ጤና ይስጥልኝ። ቴስ የብራ መረጃ ማዕከል በኩል ድርድር አ፣ ሰላም ነው። እንዴት ነው?
እግዚአብሔር ይመስገን መረጃ ፈልጌ ነበረ።
ይቻላል። ምን ልርዶት?
እንትን ነበረ እኛ ወደ አሜሪካ በረራ አለን እ፣ እና ኦ፣ disability ልጅ አለችኝ
ምን አሉ?
እና disability ልጅ ስለሆነች ጋሪ ኪሎ ላይ ይመዘናል እንዴ?
wheelchair wheelchair ያ
አዎ፣ ዊልቼር አለው።
ዊልቸር አለው። ግን አሁን የራሷ wheel- wheelchair አላት ልጅቷ ማለት ነው።
እሺ የራሷ ዊልቸር ስላላት ኤሌክትሪክ የለውም ምን የለውም። ያው እንደ ሻንጣ በኪሎ ነው እንደ ካርጎ ነው የሚመዘነው።
አንድ ደቂቃ ይሰጡኛል፣ check ላድርግሎት።
እሺ እሺ፣ ዘግቼ ልደውል።
ይቻላል፣ እንደዛም ከሚቆጥርቦት እሺ እሺ።